ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን።
በእናትሽ ይቅርታ፣ ይሄ ነገር
ማጀተን ሄሎ ሰላም አዎ፣ ሰላም ጤና ይስጥልን። ቴሌቪዥን ምን ልርዳዎት? ምን አሉኝ?
ቴሌዊን ምንድን ነው አልገባኝም።
እሺ ቴሌዊን game ነው። game ኦቹ ሲጫወቱ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎችን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ።
ሌላ ጉዳቱ ምንድን ነው? በዚህ ስልክ ላይ
አቤት
ሌላ እንትኑ በ- ከዚህ ከካ- ካርድ ይወስዳል እንደ ከዚህ ከሚሞላ ደንበኛ ሲሆኑ ዕለታዊና ሳምንታዊ አለ።
አዎ፣ እንዴት ነው